ጤና ይስጥልኝ። ከዊፕላስ ከዊፕላስ ሶሉሽን ነው የምደውለው። እኛ application ላይ ተመዝግቦ ነበር። ከዊፕላስ ሶሉሽን ነው የምደውለው።
አይ
ዊፕላስ ሶሉሽን application ላይ ተመዝግቦ ነበር።
አዎ
እሺ፣ የተመዘገቡት እንደ አሽከርካሪ ነው ወይስ ተጠቃሚ ነው?
ተጠቃሚ ተጠቃሚ እሺ፣ አሁን እርሱ የተመዘገቡት አሽከርካሪዎች የሚመዘገቡበት ላይ ነው እና ተጠቃሚ ለመሆን ሌላ አለ ዊፕላስ ሶሉሽን user የሚል አለ።
አይ link ኡ link ኡ ላኪልኛል ሊንክ እሺ፣ ፕሌይ ስቶር እና አፕ ስቶር ላይ ማግኘት ይችላሉ አይ ከፈለጉ።
አይ እሺ እሺ